የለም አቤት
ወይዘሮ ሩማን
እ ወይዘሮ ሩማን ነው።
አዎ እሺ ከፍልኝ ስትሆን ውስጥ ነው የደወልኩት።
እ ከፍልኝ ስትሆን ውስጥ ነበር የደወልኩልሽ። ሰላም ነው?
Okay እንዴት ነው ሰላም ነው፣ እግዚአብሔር ይመስገን። እ፣ ብቅ እላለሁ ብለውን ነበር ወደ ቢሮ። እ፣ ለዛ ነው ለማስታወስ ነበር የደወልኩት። መች ብቅ እላለሁ ለማለት ነው።
አይ ወጣ ብያለሁ ለሀገር አካባቢ Okay እሺ
እዛ ነው ስመለስ ማለት መልካም።
ነው በቃ ወደ አዲስ አበባ ስትመጡ መምጣት ትችላለች። ችግር የለም። እሺ፣ አመሰግናለሁ። ችግር የለም።